ሄሎ Hello፣ ሰላም ነው?
Hello፣ እንዴት ነህ?
አለን እግዚአብሔር እንትን ነበር ከዚህ ዛላ አድርጌ ያልገባልኝ ነበርና እሺ መቼ ነበር?
ዜሮ ዘጠኝ ሰላሳ
Okay በሰላሳ እሺ ንገረኝ ስልክህን ዜሮ
እሺ ሰባ አራት እሺ ሀምሳ ሶስት ስልሳ ሶስት ላውራ ይሰማሻል? አንዴ እሺ አዎ
እንትን አንቺ ሀምሳ ሶስት ስልሳ ሶስት
አዎ ሀምሳ ሶስት ስልሳ ሶስት
እኮ ዜሮ ዘጠኝ ስንት
ሰማንያ
ሰማንያ ሶስት አዎ ሰባ ሰባት እሺ
ሀምሳ ሶስት ስልሳ ሶስት እሺ